ጤና ይስጥልኝ ቻፓ።
ሌላ አቤት
ጤና ይስጥልኝ።
አብሮ ይስጥልን። ምን ልርዳዎት?
እ በዚህ ስልክ ማለት ነው እሺ በስተት ገብቶልኝ ነበር balance እና
ማለት በስተት እንዴት ማለት ነው?
ደግሞ እ?
እንዴት ማለት ነው? በስተት ያስረዱና እንዴ።
balance ገብቶ ነበር በስተት ነው የገባው እና ሄድቸው ነበር እና ድጋሚ ደግሞ
እ?
አልገባም ብለው ድጋሚ በ minus ደግሞ አስገብቶብኛል።
OK betting ድርጅቱን ይጠይቁ። እሺ ለእንደዚህ አይነት ጥያቄ
እ? እ? ይልኛል የተጫወቱበትን ቤቲንግ እ?
ድርጅት ይጠይቁ። እኛን ሳይሆን የተጫወቱበትን betting ድርጅት ይጠይቁ። እሺ
እሺ
እናመሰግናለን።